ጤና ይስጥልኝ አዲስ በር
ሰላም ጤና ይስጥልኝ።
አበይ
ለማዘዝ ነበር እናቴ special ፒዛ ረዲ ሱፐር ማርኬት ጋር
አውራድ ሱፐር ማርኬት
እሺ special ፒዛ
አንድ special ፒዛ ትመጣለሽ ወይስ አዎ፣ እመጣለሁ ሲደርስ እመጣለሁ። የምመጣው ነው እሺ እና extra chili ም ጨምሪበት ከፍ ይላል chili ማዮኔዝ ሰብትነኛለች ማ
special ፒዛ እና extra chili አይደል? እሺ
ሂሳቢሊ
እሺ እሺ ሰባት መቶ አርባ ብር ሰባት ከአርባ አዎ እሺ በቃ ይሰራ አዎ ይሰራ እሺ